ቡና ነገር ይችላል።
ወየ ሚ ወየ እዛው እያየን ነው። ማቴሪያሉ አሪፍ የሚባለው ነው። በእንትን ነው የሆነችው። ቆይ ዋይፋይ እምቢ ብሎኝ ነው እንጂ አናግሬ ልደውልሽ። ይሄኛው እንትን ነው ቀለል ያለ ባህላዊ ነገር ሆኖ ቀለል ያለ አይደል?
እምቢ አለኝ አልከኝ።
ሙሉ የመጣው መጣው የባንክንና የባንክንና እሺ የእንትናን የባንክንና ፓስፖርት ላይ
የባንቺ እና የኮ ኃይሉ
እሺ አለኝ እንጂ አይ ቲክ ዋትስአፕሽ ላይ ግሩ የለኝም። እኔ በቃ የጠፋብኝ ነው።
connected ሲሆን እልክልሻለሁ። ታረቃል። አስቸኳይ ነው
እንደው ጨረስክ ብቻ ነው።
እልክልሻለሁ። እሺ እሺ እሺ